ሰላም ጤና ይስጥልኝ።
እንዴት አደርሽ እናቴ?
እግዚአብሔር ይመስገን።
ደግመሽ አሳውቂኝ ብላችሁ ስልካችሁ እንቢ ብሎኝ ነው የድንች order አድርጌ እንትኑ ልደታ ነው የሚለው እኔ ግን አወሊያ ነው ብዬ እንትን ያልኩት እና እናስተካክላለን፣ ግን ለማንኛውም ማታ አሳውቂ ብላኝ ነበር። ማታ እምቢ አለኝ ስልካችሁ።
okay ለነገ እንዲመጣ ነው።
ለዛሬ አሁን እንትን ብሏል ለሚያቀርቡት ሰዎች እንትን አሳይ ብሎ ሚስል ጀነሳይ ትላንትና ነው ያዘዙት።
አይደለም ትናንት ወዲያ
ከትላንት ወዲያ ነው።
አሁን እንደ ሊበሪ እንትን ብሏል። ሹፌሩ ግን ስልክ አልደወለልኝም።
ንገሩኝ አንዴ።
ዜሮ ዘጠኝ አስራ አንድ አስራ ስድስት እሺ ንገሩኝ እስኪ እስኪ።
ዜሮ ዘጠኝ አስራ አንድ አስራ ስድስት ስድስት ሰባ አራት
ሰባ አራት አስራ ስድስት ስልሳ ስድስት ሰባ አራት
ታገኝ ነው።
አዎ
እሺ አንዴ ጠብቁኝ። እ፣ ኮድ ሰጥቶታል ዛሬ እ አዎ ስልኬ ነው።
ኮድ ተልኳል።
አዎ አሁን ተልኳል ጠዋት ላይ እሺ እሺ። በእርሶ አድል የታዘዘው ድንች አለ።
እ ድንች፣ ሽንኩርት፣ ቲማቲም አብሮ አለ። ቲማቲም በሜሮን ላይ ነው አንድ ላይ ነው ግን የሚመጣው።
okay፣ በሜሮን ነው። እሺ አዎ ልደታ ሳይሆን አወሊያ አስኮ ሚድሰርከሰል የሚለው ጋር ከዚህ በፊት ያመጡት ሹፌሮች ከሆኑ ያውቁታል። በተደጋጋሚ ስላመጡ ቦታውን
okay። እ፣ ስለዚህ አሁን እርስዎ እ፣ አስኮ እንዲመጣልኝ ብለው ነው አይደለ? የደወሉ አዎ የልደ- እንትኑን አሁን ሳየው ልደታ ነው የሚለው እኔ ግን አወሊያ ብዬ ነው እንትን ያደረኩት። ትናንትና ምናልባት እዛ አካባቢ ሆነሽ ካዘዝሽ በአካባቢው ሊመጣ ይችላል አለች አለች።
አዎ። ልደት አካባቢ ነው የሚያሳየኝ። አዎ location ኑ ለእኔም በቃ የነበርኩት እዛ ስለነበረ ነው።
በቃ እሺ፣ የበፊቶች ሾፌሮች ከሆኑ ያውቁታል። ዞሮ ዞሮ customer ስለሆኑ እርስዎም አዎ ችግር የለም ሲደውሉ ይነግሯቸዋል።
እሺ እሺ፣ እሺ መልካም ቀን።